ይስጥልኝ። ሁሉ ስፖርት ነው። ባኮ ምን ልርዳዎት?
ከሁሉ ስፖርት ወደ ቴሌብር transaction አድርገን ብሩ አየር ላይ ቀርቶብን ነበር።
እሺ የሁሉ ስፖርት transaction ውስጥ ግቡና success transfer ያደረጉበትን screenshot የብር ታሪኮች የሚለው ነው እና እሱን screenshot ግን ልከነው እሱን ቴሌግራም ላይ ልከዋታ በቃ የጠበቁት እስኪመለስለት ቴሌግራም ላይ ነው የሚጠብቁት።
እዛው ቴሌግራም ላይ አዎ ቴሌግራም ላይ ይጠብቁ።
እሺ